ሄሎ ሄሎ ሄሎ ጥልኝ አብሮ ይስጥልን ከ We Plus Solution እ እ We Plus Solution የሚባል ድርጅት ነው የምደውለው።
የቤት ድርጅት We Plus
ምን ነበር?
አንድ application develop አድርጓል እና ፈርኒቸር ቤት አላችሁ? furniture furniture አለ ነው ለማስተዋወቅ ነው።
አ እና እዛ ላይ application ላይ እንድትመዘገቡ እና store ኣችሁንም እንድታስተዋውቁበት customer እንዲያገኛችሁ ማለት ነው። አሁን ላይ ምዝገባ እያደረግን ነው በነፃ እና እዛ ላይ መመዝገብ ላስብበትና
እ?
አሳውቅሻለሁ። ላስብበትና እሺ